બાબા
હેલો તમારી બાબા ሰላም ነው እግዚአብሔር ይመስገን አለን እንትን መኪና ፈልጌ ነበር እንትን አላችሁ እንደ ኢብሪያ ሱዙኪ አላችሁ
ሱዙኪ ኤቭሪ የለንም
እሺ ቴሮዝስ
ም- ምን አለኝ ቴሮዝ ቴሮዝ ቻነስ ያለች አለች ቴሮስ አለ ሁለት ሺ ስምንት
ሁለት ስምንት ቴሪዮሷ አዎ።
okay ማለት ፎቶ ምናምን ለምን አገኛለሽ ቴሌግራም page ኣችን ላይ ማኒ ባባ dot net ብለው ግቡ- ይግቡና ቴሌግራም page ኣችን ላይ አለ ማን ማን ማን ማኒ ባባ dot net okay፣ ቲክቶኩ ላይ ያለ እንደሱ የተጻፋለ ቲክቶክ ላይ ማለት እዚህ ቴሌግራም page ኣችንም ላይ አለ ማኒ ባባ dot net okay ማሊ ማሊባባ dot
dot net dot net ብዬ search ላድርግ አዎ ከዛ እዛ ላይ ልላክ ምን ልበል ማለት ቴሌግራም ላይ አለን ማኒ ባባ dot net ብለው ሲጽፉ መኪ- መኪናው ይገባል።
አለ
አዎ ወደ ላይ ወጥተው okay።
ይዩት እሺ እሺ እናት ዋጋው ስንት ነው
ሁለት ነጥብ ስምንት ነው ድርድር ይኖረናል እሺ እናት እሺ እሺ እሺ